Hello ሰላም ጤና ይስጥልኝ ችብችብ።
Hello ሰላም ነው?
እግዚአብሔር ይመስገን አለ እንኳን አደረሳችሁ።
አለን እግዚአብሔር ይመስገን።
እ፣ ችብችብ ነው?
አዎ ልክ ነው።
እ፣ አንድ product create አድርጌ ሌሎች join ሲያደርገው ደግሞ out of stock ይላል።
እምቢ እያለ ነው።
አዎ
OK system እንዳይሆን የ system ችግር ይቅርታ።
እንጂ ችግር የለውም። ዘይት አብዤ አዎ እ፣ እስ- ያው እስኪ ደጋግ ይሞክሩትና እ፣ እኔም አሳውቅሎታለሁ። አንድ ሰውም ደውሎ ነበረ እንደዛ ቸገረኝ ብሎ የ system ችግር ነው መሰለኝ።
የ system ችግር ነው።
አዎ እሺ፣ እሺ፣ ደውል እናሳውቃቸዋለን።
እሺ፣ ይቅርታ። እሺ፣ እሺ።
መልካም ቀን።